ጤና ይስጥልኝ። አሪፍ ነኝ ማለት ነው። የባኮም ልርዳዎት?
Okay አልለቀቃችሁልኝም። አሁን አመልክቼ ነበረ ቆየ deposit ያደረኩት ብር
እሺ፣ በዚህ ቁጥር ነበር ያስመዘገቡት?
አይደለ አሁን ቴሌግራም ላይ ነግሬሽ ነበር፣ አንቺ ከሆንሽ ማለት ነው።
ምን አለ?
ቴሌግራማችሁ ላይ ልኬ እየጠበቅኳችሁ ነበረ። ማቲያስ እሺ።
በሚል
ማቲያስ በሚል ነው ሁለት ያስላኩት።
መቶ አዎ ሁለት መቶ ብር deposit አድርጌ
Okay text ኡንም ስሙንም ስልኩንም ጽፌ ቆየ አንድ ሰላሳ ደቂቃ ሊሆነው ነው።
እሺ፣ አለሙ በሚል ነበር አይደል?
አዎ እስኪ አስተካክልኝ ከቻልሽ በሱ
እሺ፣ ያመኛች እየተላለፈለውት ነው ያሉት ባለሙያዎች እየሰሩት ነው። ትንሽ ይታገሱን። ይሰማዎታል?